hello
ጤና ይስጥልኝ ደሴት ነው የምናገረው።
ትኬት ቆርጬ ነበር active አልሆነልኝ ብሎ እና active ብታደርግልኝ የወደ ወይም ያለውን ነገር ንገረኝ፣ ልንገርህና ቁጥሩን እሺ cashier code ኡ ንገረኝ።
አስራ ሶስት
አስራ ሶስት ሀምሳ አራት ሀምሳ አራት ሰባ ዘጠና ሶስት ሰባ ዘጠና ሶስት አዎ የጣለኝ
እሺ ስድስት ጨዋታ ልወስዳለሁ። እሺ
አለው እሺ ስድስት ጨዋታ ልወስዳለሁ። እሺ